hello ሰላም ጤና ይስጥልን ብርሃኑ አብሮ ይስጥልን።
ከዊፕላስ ነበር ምደውለው የእኛን application አውርድ ነበር
ለዊ ዊፕላስ okay። አዎ ዊ ፕላስ አዎ።
ለአሽከርካሪነት ነው ለተጠቃሚነት?
አይ እንዲሁ ለተጠቃሚነት ነው።
እሺ ለተጠቃሚነት ከሆነ አሁን አንተ ያለህበት ዊፕላስ solution provider አሽከርካሪዎችና አገልጋ- አገልግሎት ሰጪዎች የሚመዘገቡበት ነው እና እ፣ ለተጠቃሚዎቻችን ዊፕላስ solution user የሚል ነው ያለው። Play Store እና App Store ላይ ታገኘዋለህ።
okay ሌላ ዊፕላስ application solution አዎ፣ ይሄንን ታጠፋውና ይሄ ለአሽከርካሪዎች ነው።
okay እሺ።
ዊፕላስ solution user ብለህ register ስታደርግ ከታክሲ አገልግሎት ጀምሮ ሁሉንም የምንሰጣቸውን አገልግሎቶች አሸናፊ የሚያደርገውን referral code እዛ ላይ ታገኛለህ ማለት ነው።
okay እሺ እሺ።
እሺ አመሰግናለሁ። መልካም ቀን።
እሺ አመሰግናለሁ።